ለምትልኝ ጃኒ ደወል ነው ሄሎ
ጃኒ ደወል ጠራት ጤና ይስጥልኝ።
አብጥልን ጉዳይ ድርጅት ነው የደወሉት የሚረዳው አ።
ሳይሰማ ይሰማል ይሰማል።
እሺ ሂድን አድርጋችሁ ነበረ እናንተ ጋር ተመዝግቤ ነበር በስራ እሺ
እና እሱን ለመጠየቅ ነበር።
አሁን በደወሉት ስልክ ነው ወይ አ አ ሄሎ ሄሎ